ሄሎ ሄሎ
አቤት፣ ጤና ይስጥልኝ አቶ መለስ።
ጤና ይስጥልኝ።
ከፍሊንስቶንስ ነበር የደወልኩሎት።
ኦኬ።
ባለፈው ወደ ቢሮ እመጣለሁ ብሎኝ ነበረ።
አዎ፣ አልተመቸኝም አልተሳሰብኩም እና okay። ወይ ካልሆነ የሽያጭ ባለሙያ ልክሎት ወይ ላክሎት የሎት ነበር ያሉበት ቦታ መረጃ እንዲሰጡት።
አይ ቆይ እና አንድ አንድ ጉዳይ ገጥ ስለገጠመኝ አዎ።
አልተመቸኝም። እኔ ሲመቸኝ ብቅ እላለሁ። እዚያ ቢሮ ነው አውጥቼዋለሁ። ልደታ ይላል- ያላችሁኝ?
አ ልደታ፣ ቦሌና አዎ።
ገርጂ
okay። ልደታ ይመቸኛል። እሰ ብቅ እላለሁ ብዬ ነው።
በቃ ይቻላል። እሺ፣ እሺ፣ እሺ፣ thank you።
መልካም